hello ቴዳ hello፣ ጤና ይስጥልኝ።
hello hello፣ ሰላም ነው።
እግዚአብሔር ይመስገን። ከ We Plus Solution ነበረ ምንደውልሉ
እሺ We Plus Solution application ላይ ተመዝግበው ነበር አዲስ እ አበባ።
እ We Plus Solution application ላይ ተመዝግበው ነበር አይደለ? app ላይ
እኔ እንጃ እንጃ አላስታውስም።
service ነበረና ውስጥ ከሀምሳ በላይ ሰርቪሶች አሉ ብለን ኤጀንሶቻችን እየሄዱ እየመዘገቡ ነበር።
okay አዎ አዎ አስታወስኩ አሁን አዎ።
እና አሁን እሱ ላይ እየመዘገብን ነበረ እና አንዳንድ system ላይ active ላይ active እያደረግን ነበረ እና እሺ አንዳንድ ያልተሟሉ መረጃዎችን ለማሟላት ነበረ ለመጠየቅ።
ችግር የለም። ምን በምን- በምን አገልግሎት ነበረ የተመዘገቡት?
ምን አለሽ?
ምንድን ነው የሚሰሩት? ምንድን ነው የሚሰሩት? በምን አገልግሎት ነበር የተመዘገቡት?
ሞባይል መሸጥ ሞባይል መሸጥ አዎ። እ?
መሸጫ ቤቱ ስም ምንድን ነው የሚባለው?
ምን አልሽኝ?
መሸጫ ቤቱ ስም ምንድን ነው የሚባለው?
ወይ እንዴት ጽጌ አማን ነው? አለን አለን። ሰላም ነው። ምን አልሽኝ? እናት ይቅርታ።
የመሸጫ ቤቱ ስም ምንድን ነው የሚባለው?
እ Good Mobile
እሺ፣ የት አካባቢ ነው?
ፒያሳ
ፒያ- ፒያሳይቱ ጋር
ፒያሳ በአቅራባ ቤቱ አጠገብ ወይ ደግሞ አምፒር ጀርባ
እሺ፣ ያንተ ሙሉ ስም
እስማኤል ዘይኑ
እስማኤል ማን?
ዘይኑ
የስራ ሰዓታችሁ ከሰኞ እስከ መቼ ነው?
ከሰኞ እስከ እሑድ እንሰራለን።
ጠዋት ከሶስት ሰዓት ነው ከሁለት ሰዓት ጀምሮ ከሶስት ሰዓት
እስከ ማታ አንድ ሰዓት።
እስከ ማታ አንድ ተኩል ሁለት ሰዓት ድረስ እንሰራለን።
እሺ፣ የቀበሌ መታወቂያህን ወይም የንግድ ፍቃድህን እኛ በምንልከው ስልክ ቁጥር መላክ ትችላለህ?
okay እልክልሻለሁ፣ ችግር የለም።
እሺ እሺ። ከዚህ ቁጥር ሌላ customer ሊያገኙት የሚችለው ቁጥር አለ እንዴ? ወይስ ይሄኛው የሚጻፍ
ምን አልሽኝ?
ይሄኛው የሚጻፍ ወይስ ደንበኛ ሊያገኙት የሚችለው ቁጥር ሌላ አለ? የስልክ ቁጥር?
ይሄኛው ይሄኛው ይሄኛው ቁጥር እሺ፣ እሺ፣ እናመሰግናለን። ቁጥሩን እንልክልዎታለን።
እሺ እሺ